ሄሎ ሀሰኝ ሀሴት ሰላም አለሁልህ እግዚአብሔር ይመስገን።
ስልሳ ሶስት ዘጠና አራት
አቶ
ዘጠና አራት
እሺ
እንትን ከዚህ አይደለም ያለችው እግዚአብሔር አምጋ ነው ተስተምሯ ከስተመር እሺ ከስተመር የት እንደሆነች ቼክ ላስደረግና በዚያ አረብ ይዝልሃለሁ። እዚህ ምን ተብሎ ነው የገባው?
ገርጂ
ገርጂ ብቻ ነው የተጻፈው?
አዎ
እሺ አስጠይቅልሃለሁ። customer ወርቁ ነህ አይደለ?
አዎ እሺ ወርቁ እሺ እና ምግቡም አልደረሰም ገና አ- ደ- ደቂቁ አልቋል
እሺ እሺ በቃ ቢሊስ አይደለ?
አዎ አዎ እሺ እሺ እሺ ደውልልሃለሁ። እሺ ወርቁ ቻው።
እሺ